ሄሎ ሄሎ፣ ጤና ይስጥልኝ። ምን ልታዘዝ?
አሁን እ፣ ማን አሉ?
ከመዝግብ ያለው ሰለሞን ነው።
እሺ ሰለሞን። አዎ ሰለሞን፣ ሁለት ሁለት ነገር ነው ያዘዙኝ አይደለ?
አዎ፣ እሺ፣ አዎ ተመዝግበዋል። እ፣ ለበለጠ መረጃ በየትኛው ስልክ ቁጥር እንደውል?
በተመቸህ ጋር ያለው።
እሺ፣ ይህም የእርሶ ስልክ ቁጥር ነው?
አዎ፣ እሺ፣ እንደውላለን ሰለሞን። ምንም ችግር የለም። መጠየቅ የምትፈልጉት ወይ ያልገቡት ነገር አለ?
እ፣
እሺ፣ እሺ፣ መልሰን እንደውላለን። ነገ ስልካችንን ይጠብቁ።
እሺ፣
እሺ፣
እሺ።
እሺ።